ጠና ሀበል ላይ
ጠና ሀበል ላይ አንድ ታክሲ አዘን ነበርና ከዜሮ አምስት አካባቢ ወደ ዜሮ አምስት?
ከተማ ከዜሮ አምስት ነበር ወደ ከተማ አዎ።
እና እንትን እንትን አላችሁ እንደ ይሄ ሰባት ሰው የሚይዝ seven seat የሆነ አለ እንዴ ታክሲ ሆኖ የለንም። የሶ- አራት ሰው ነው የሚይዘው።
አራት ሰው ብቻ አዎ።
እሺ እና ሁለት መኪና ታደርግልኛለህ ታዲያ
ከ- ወይም ሚኒባስም የላችሁም የለንም።
በቃ ስለዚህ እሺ ሁለት ትልክልኛለህ እስካሁንም አልደወሉልንም አልደወልልሽም። እሺ በቃ ከ- ከከተማ ነው የምልክልሽ። በቃ ማለት ነው ትንሽ ትቀያለሽ።
ምን ያህል ደቂቃ
እሱን አይቼ እደውላለሁ። እስከ አምስት ደቂቃ ቀድሜ እደውልልሻለሁ።
ቀድ- አይ ቀድመህ አሳውቀኝ ምን ያህል ደቂቃ እንደሚፈጅ yes ቀድሜ አሳውቅሻለሁ።
እሺ እሺ እሺ